ሄሎ
ሄሎ አቤት አቤት አይሰማም ይሰማል?
ወይ ችፕ hello።
ችፕ ችፕ እ?
ነው የደወሉት ምን ነበር እ?
ችፕ ችፕ ነው የደወሉት ምን ነበር
እንዴ? ኳስ ጋር ናት?
አይደለሁም ተሳስተዋል
ጤኑ ናት?
አይደለሁም ተሳስተዋል
ማንጌ ፈልጌው ነበር ምን አለ
ማንጌ ፈልጌው ነበር ፈልጌው ችፕ ነበር ነው የደወሉት እናቴ ቢሮ ነው የደወሉት እ?
ቢሮ የቢሮ ስልክ ነው የደወሉት
እናት አለም የሌላውማ ስልክ አይደለም የወንድሜ ስልክ ነው
እ እ
የሌላው ስልክማ አይደለም የወንድሜ ስልክ ነው እስኪ አንዴ ስጪ ይቅርታ የኔ እናት የወንድምዎት ስልክ አይደለም በቢሮ ስልክ ነው የደወሉት አይደለም እናቴ
ይቅርታ እንዴት አድርጌ ላስረዳዎትኝ
እ?
ቢሮ hello ኧረ እባክሽ የእኛ ቤት ባለ ቢሮ የትኛው ቢሮ ውስጥ ነው ቁጭ ያልሽው ይቅርታማ ችፕችፕ የሚባል የድርጅት ስልክ ውስጥ ነው የደወሉት ምን ልርዳው ኧረ ኧረ እባክሽ
እናቴ እየቀለድኩ አይደለም እኮ እ ምን እያልሽ ነው ታዲያ
የወንድም እ? ጉድ ለማክ ሄሎ ሄሎ ሄሎ አይሰማም ኧረ በደንብ ይሰማል ይቅርታ ተሳስቷል የድርጅት ስልክ ላይ ነው የደወሉት የትኛው ድርጅትሽ ነው እባክሽን
እሺ የደወሉበትን ስልክ check ያድርጉ
አንቺ ዝጊ